ሄሎ ሄሎ ጤና ይስጥልኝ እደውል እያልሽኝ ቤዛ ከበደ እባላለሁ ምን ልርዳዎት
የጠበቃዎች ማህበር ቢሮ ነው እንዴ ይሄ አዎ አዎ ነው የት ነው ቢሮ የት ነው ይሄን ነው እሺ ቢሮ ስቴዲየም እ ስቴዲየም ቢሮ ስቴዲየም ነው እኮ ስቴዲየም ምኑ ጋር አዎ ስቴዲየም ይሄ የትራንስፖርት እና ሎጂስቲክ ሚኒስቴርን ያውቁታል አዎ ወደ ቤተ ዛታ አዎ ከቤተ ዛታ ወደ ታች ማለት ነው እኮ አዎ የድሮ የትራንስፖርት ቢሮ የነበረው አዎ አዎ እዛ ፊት ለፊት አን Business Center የሚል ህንጻ አለ ፊት ለፊት አሀ ፊት ለፊቱ አዎ ፊት ለፊቱ